ጤና ይስጥልኝ።
sister ሰላም ነው?
እግዚአብሔር ይመስገን። አቶ ከድር ነው?
አዎ እሺ፣ ደንበኛችን screenshot ልከውልን ነበረ።
አዎ እሺ እ የላኩልን transaction ላይ በ CBE ብር declined ነው የሚለው successful አይልም ደንበኛችን successful አይሆንም።
አይልም። እኛም እዚህ system ላይ ስናየው fail አድርጓል ነው የሚለን። ከ CBE ብሮት ላይ ተቆርጧል ደንበኛችን
እ ችግሩ ወደ ነው። እሺ ከ CBE ብር account ኡ ላይ ተቆርጧል
አ ቆርጣል።
ተቆርጧል።
አ ስለዚህ CBE ብር ደውለው ነው የሚያናግሩት ደንበኛችን declined አድርጓል፣ ግን ከ CBE ብሬ ላይ ቆርጣችሁብኛል አስተካክሉልኝ ብለው CBE ብር ነው የሚያስነ- የሚያናግሩት ደንበኛ CB ብር ነው ማስተካከል ነው የምንነግር እኮ።
አዎ ደንበኛችን እሺ እሺ፣ ደንበኛችን